walang ka na. ሄሎ አቤት።
ሰላም ነው? እንዴት አደራችሁ?
እግዚአብሔር ይመስገን።
እ፣ እንትን ፈልጌ ነበር ሲቲ ሪዛልት ከዘዲት የምደውልል
ምን አሉኝ?
ሲቲ ኤች ሲቲ ውጤት
ውጤት ነው።
እም፣ መች ነበር የተነሱት?
ትናንትና ለሊት እ?
ትናንትና ለሊት
እሺ ስልክ ልስጦትና እዛ ላይ ስሙን ፍላትና ይደውሉላቸው በዛ ስልክ።
እምቢ ብሎኝ እኮ ነው ሰማንያ ስምንት የሚለው
መጨረሻው ስንት ነው?
እ?
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ። እምቢ ብሎኝ ነው እሱ ስልክ አልነሳ ስላለኝ ነው።
እሺ ስሙትን ንገረው።
የ patient name አዎ የታካሚው
ጀማነሽ ኧረ reload አድርግ
ጀማነሽ ማ
ጀማነሽ የአባታቸው ስም ቀጥታ አንድ ጊዜ ማን ነበር የአባታቸው ስም? ጀማነሽ ገብረ እግዚአብሔር ሄሎ
እሺ በዚህ ስልክ ነው የሚላክላችሁ ከደረሰ አ አ አ
እሺ ቼክ አድርጌ እደውልልዎታለሁ።
እሺ እሺ ሄሎ ያ ጅብሪል ሊበራ ቫይታል የዛሬ አይደለም ሲቢሲ ብቻ ነው ያለው እ